Hello ሰላም፣ እንዴት ነህ እስጢፋኖስ? ሰላም ነህ እስጢፋኖስ?
ሰላም ነው። ጤና ይስጥልኝ።
አብሮ ይስጥልኝ። ከላይ አዲስ ነው የደወልኩልህ። አብዱ ነኝ አዎ፣ ሰላም ነው። እንዴት ነው አለሁ። አሁን text ገብቶልህ ነበር ከጎግል?
አዎ አዎ አዎ።
እስኪ አንዴ ትነግረኛለህ?
OK፣ ከላይን አዲስ ነው።
አዎ፣
እሺ እሺ።
ኢሜል create እያደረኩልህ ነው አሁን apply የሚደረግልህ ስለሆነ።
እሺ፣ ሰባት ዜሮ ሰባት
እሺ
አራት አምስት ዜሮ
እሺ ቃ አንዴ ከፍቶልኛል፣ ግን እንዳዘጋው እንዴ።
እሺ እሺ።
እሺ እስጢፋኖስ thank you አመሰግናለሁ። Apply ካረኩልህ በኋላ confirmation ልቅልሃለሁ።
እሺ እሺ እሺ።
እሺ፣ computer science ነው የምትፈልገው?
አይ፣ እኔ computer international science አይደለም።
International economics and trade
አዎ አዎ። እ እ ምን International economics and አዎ trade አዎ ያው አዎ።
ጥሩ። በቃ እሺ እሺ እሺ።
እሺ፣ ቻው። መልካም አመሰግናለሁ።